Hello ጤና ይስጥልን ChipChip ሰላም ነው እማ ሰላም
ትናንትና ባለ አስራ ሰባት ብር ድንች አድርገን ነበረ።
እሺ ከዛ ሁለት ሰው add እንዳደረገ ሶስተኛ ሰው add ልናደርግ ስንል አ፣ product ኡ system ኡ ላይ ተነሳ።
Okay ከዛ አሁን እንትን አለ expired አድርጓን ምናምን ነገር ብሎ ደረሰኝ አዎ fail አድርጓል። አጠቃላይ አራት ኪሎ ነው አደለ order ያደረጋችሁት?
እየተከፈለ አዎ የአራት ኪሎ ነው።
አዎ አንድ ጋር ነበር።
ከ warehouse ሲያልቅ ነው out of stock የሚለው refund እናደርግሎታለን ነገር refund ይደረጋል።
ስለዚህ ልጠብቅ።
አዎ ለእያንዳንዳችሁ ለአለም አንድ ኪሎ አዎ፣ ሌላው ደግሞ ሶስት ኪሎ ለእርሶ refund እናደርጋለን።
እሺ፣ እሺ እሺ እናመሰግናለን። መልካም ቀን።
መልካም እሺ